Hello? Hello? ሰላም ሰላም ጤና ይስጥልን እንዴት ዋሉ? ምን ልርዳዎት?
እሺ ዛሬ ትኬት ቆርጬ ነበርና እሺ ሀሳቤን ቀይሬ ለሮብ ማድረግ ፈልጌ ነበር።
እሺ የት ነው የቆረጡት ትኬቶትን?
ከአዲስ አበባ ወደ ድሬዳዋ እሺ እኛ ጋር ደውሎ ነው የቆረጡት?
እ አይ አይደለም ኦኬ እሺ አንድ ጊዜ ጠብቁኝ እሺ ቼክ ላደርግሎት እዚህ መቀየር የምንችልበት ሚንስ ካለ እሱን እሺ ክሮስ ቼክ ላደርግና አወራዎታለሁ። አንድ ጊዜ ጠብቁኝ መስመር ላይ እሺ።
በዛችኛው ነው አዲስ አበባ በዛ በኩል ነው። በታችኛው።
እዚህ ጋር ከሄድ ቀጥታ ኮንታ ተሳሳይም በዚህ ጋር ከሄድ ቀጥታ ኮንታ ነው የምትገባው። አልገባህማ?
ሄሎ ሄሎ ይቅርታ በጣም እሺ። እ፣ እዚህ ከሆነ የገዙት እዚህ መቀየር እንችላለን። ነገር ግን ትኬቱን የገዙት ከኢቲ ስለሆነ እም፣ እ፣ እዛ ነው እንዴት ነው መቀየር እሺ መቀየር የምችለው?
እንዴት ያደርጋሉ መሰሎት? የግድ በአካል መሄድ አይጠበቅቦትም። ስልሳ ሰባት እሺ ሰማንያ ሰባት ይደውሉላቸውና ይቀይሩ። ካልሆነ ግን የት አካባቢ ነው እርሶ?
እኔ እዚህ ቦሌ አካባቢ ነኝ።
እሺ እንደዛ ከሆነ ቦሌ ከሆኑ ስካይላይት እ፣ እሱ ደግሞ ትንሽ እንትን ይልቦታል። ትንሽ like busy ይሆናል ቢሮ። ስለዚህ ስልሳ ሰባት ሰማንያ ሰባት ይደውሉላቸውና ትኬታ ያ- ትኬቱን ያስቀይሩ።
እሺ ስልካቸው busy ስለሆነ ነው። ሌላ መንገድ የለውም?
እ፣ ሌ- የግድ በአካል መሄድ አለቦት። እንደዛ ከሆነ ሌላኛው መንገዱ ማለት ነው።
እሺ በአካል የሚሄዱ ከሆነ ቦሌ ኤርፖርት እ፣ ሳይሆን ትኬት office ኡ እንትኑ አለ አይደለ? ኤርፖርቶች ህንጻ ላይ
እሺ
ኤርፖርቶች ህንጻ ላይ አለ ትኬት office ኣቸው።
እሺ እሺ እሺ ሌላ የምረዳዎት ነገር ካለ